hello ጤና ይስጥልን። hello ጤና ይስጥልን።
አብሮ ስልን እም፣ አፍወርክ ነበር የደወሉት ምን እንርዳዎ።
አዎ ስለ ስራ መረጃ ለመውሰድ ፈልገን ከየት ነው የሚደውሉልን?
ወላይታ ሶዶ የተወሰዱ እሺ፣ ምን ነበረ? okay፣ Telegram ይጠቀማሉ?
አዎ አዎ በዚህ ስልክ ቴሌግራም፣ በዚህ ስልክ ነው አዎ
እም፣ እሺ በዚህ ስልክ ከሆነ እም፣ so እንትን ላድርግ ቴሌግራም ላይ በዚህ ስልክ እ- ቻናሉን ልላክሎት የ Telegram channel ኡን ማለት ነው
okay ምን የሚለው ነው?
ልክሎታለሁ እዛው link ኡን እዛ ላይ ገብተው apply ማድረግ ይችላሉ። ስራዎቿን እዛ ቻናል ላይ በቀን ከሰማንያ በላይ ስራዎች ናቸው post የሚደረጉት።
አ so እዛ ጋር ከእርሶ ጋር relate የሚያደርገውን ስራ መርጠው apply ማድረግ ይችላሉ ማለት ነው እዛ ላይ
በቃ እሺ እሺ እሺ እ፣ እዛ ላይ አንድ መጀመሪያ apply ሲያደርጉ ሜ- ለአንድ ስራ መጀመሪያ apply ሲያደርጉ ከሆነ እዛ ላይ የሚያስሞላውት እንትን አለ።
አ እሱን ሞላው የሚጠይቁትን information ከሞሉለት በኋላ ሌሎች ስራ ላይ ደግሞ በቀላሉ apply ማድረግ ይችላሉ። እነሱ system ላይ ስለሚቀመጥ
እሺ እሺ ቻናሉን ይኸው ሌሎች ስራ ላይ apply channel ኡን ልክሎታለሁ እሺ እዛ ላይ ገብተውን apply ማድረግ ይችላሉ። ሰርችን ማለት ነው። በዚህ ቁ- ቁጥር ላቡ የሚለው አካውንት ነው አይደለ?
አዎ ናቡ
ልኬሎታለሁ ባለፈው ሚቲንግ በዚህ ስልክ አባልኝ አሁን ያምን የደወለው ወይ ስልክ ቁጥሮትን ይንገርሽ። ቴሌግራም የሚጠቀሙበትን ስልክ ቁጥር
ይህን በዚህ ነው በአስራ ሁለት
በአስራ ሁለት ቤቱ
አዎ አዎ በዚያም ሰው በደወሉ እንደዛ ከሆነ ልኬሎታለሁ። ገብተው ቼክ ያደርጉት አኖግ በሚል account ወይ አሁንም ድጋሚ ልክሎታለሁ።
አ እዛ ላይ ገብተው check ያደርጉት።
እሺ እሺ ካቸገሮት ግን ይደውልልኛል። ልኬሎታለሁ።
እሺ እሺ thank you እሺ መልካም ቀን።